ለጠላተኝነት ይሆን መርዳት
በጣም ያስፈልግ እግዚአብሔር ይመስገን።
okay አ በሀያ አምስት ይጀምረዋል።
አዎ
okay የት ነው የምዝገባው? ምንድን ነው formality ማሟላት ያለብኝ?
በስልክ ነው እየመዘገብን ያለ ነው።
እሺ ክፍያ ስንት ነው?
hello ወይ ክፍያ ስንት ነው?
ስሞትን ማን ልበል አንዴ
እ
ስሞትን ማልበል ተስፋ
ተስፋማ አበረ
ስልክ ቁጥር ይነግሩኛል።
በዚሁ ስልክ ዜሮ ዘጠኝ ሰላሳ አስራ አዎ።
አስራ ሰላ-
ዜሮ ዘጠኝ ሰላሳ አስራ ሶስት አስራ ሶስት እሺ ሰላሳ አምስት
Okay። የት አካባቢ ኖት?
እኔ ፋሪስ እ፣ ቃሊቲ ዋልማት አካባቢ እሺ
ምንድን ነው formality ያሟላ- ማሟላት ያለብኝ?
Okay። ኮ- በኦንላይን ነው በአካል ነው መማር ይፈልጋል?
በአካል በአካል
ኮርሱ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ነው የምትሰጠው። ሰኞ እ?
ኮርስ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ነው የምትሰጠው።
እሺ ሰኞ፣ እሑድ፣ ዓርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ ነው። ገና ቀኑን አልወሰንም። ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል አያት አካባቢ ተስቦ ሲኒማ ላይ ነው ኮርሱን የምንሰጠው።
እሺ
እ፣ ሀያ credit hour ኦች አሉን። በአጠቃላይ አንድ credit hour ሰባት መቶ ሀምሳ ብር ነው። በአጠቃላይ አስራ አምስት ሺህ ብር ማለት ነው። እስከ የካቲት ሀያ አምስት ድረስ ግን ከከፈሉ ሰባት መቶ ሀምሳ ብር የነበረው አምስት መቶ ብር ነው እና ያን ቅናሽ እድል ተጠቃሚ መሆን ይችላሉ።
ስለዚህ ዛሬ ብከፍል ይቀንሳል ማለት ነው፣ በአምስት አዎ።
መቶ ብር ማለት ነው።
አዎ ማስታወቂያውን ኬት ነው ያየሁት? አዎ ማስታወቂያውን ኬት ነው ያየሁት?
ስለዚህ ሀያ አንድ ሀያ አንድ ክሬዲት አወር ነው ያለው።
ሀያ ክሬዲት አወር ነው ያለው። ማስታወቂያውን እሺ ኬት አየሁት?
እሺ ምን አልሽኝ?
ማስታወቂያውን እስኪ ያምጣው።
እ ዩቲዩብ ላይ ነው።
ኦኬ ዩቲዩብ ላይ እሺ፣ እ፣
እሺ account እንላክለው ወይስ
Hello
ወይ አይሰማም? account እንላክ ወይስ
አይ መጥቼ ብከፍል አይሻልም? inform ላድርግ እንትኑ ጋር በቃ ቦሌ ምኑ ጋር ነው እንትን ቢሮ አለን ብሎኛል እኮ። እሺ በቃ የዛን ቀን ሲመጡ በሀያ አምስት መክፈል
እሺ thank you እሺ